ነው።
hello፣ አቤት።
አልገባሎትም።
ምንድን ነው እሱ?
ምን አለኝ?
ምንድን ነው እሱ? አላወ- አላወኩትም እና ነው message ነው አዎ፣ message
messa- አንስተን መጀመሪያ የምደውልላት ከኢትዮ መቶ ሰላሳ ነው። ኢትዮ መቶ ሰላሳ promo ይጠቀማሉ አይደለ?
የተመተሰ እየተጫወኩ ነው እሱ ነው።
እኮ ከዛ ነው የምደውልሎት። መልእክት አልገ- አልገባሎትም። የገባሎት መልእክት የለም።
ሰማንያ አንድ ዜሮ ዜሮ ብለው የላኩኝ ነው አይ አይደለም፣ ከራሳችን ከኢትዮ መቶ ሰላሳ ነው።
አልገባልኝም።
እሺ በቃ የኢትዮ መቶ ሰላሳ ሳምንታዊ Tecno Camon ስልክ አሸናፊ ኖት።
Tecno አሸናፊ ሆኜ ነው አዎ፣ Tecno Camon አዎ፣
ከ-
ማለት መጥቼ ልውሰድ ነው።
አዎ፣ መጀመሪያ ስሙትን ማለበት። ሲሙ የወጣው በእርሶ ስም ነው?
አዎ እሺ ማን ነው ስሞት?
አብዱ እንድሪስ አብዱ
አብዱ እንድሪስ እንድሪስ እ።
ስልሳ አንድ ሀያ ሁለት አርባ ዘጠኝ ዘጠና አራት
አዎ ስልሳ አንድ ሀያ ሁለት አርባ ዘጠኝ ዘጠና አራት ዘጠና አራት እሺ አዎ።
እንድሪስ ማ
አህመድ
okay። እሺ የት አካባቢ ነው የሚኖሩት?
ኬሚሴ አካባቢ okay እዚህ አዲስ አበባ ማለት ነው።
አረ ወሎ እ?
ምን አለ?
ወሎ ኬሚሴ
ከሚሴ okay ወሎ ነው ያሉኝ?
አ እሺ እሺ ቴሌግራም ይጠቀማሉ?
ቸሪካሎ ብዙ አይደለሁም።
ምን መታወቂያና information ስለሚያስፈልግ መታወቂያና ፎቶ መላክ ስላለቦት ነው።
በቴሌግራም አዎ username ልንገሩት።
እሺ እ?
at የ keyboard at አለች አይደለ?
ብሏ
at እቺ የ keyboard at at at ባጫም ትጻፈዋለች አይደለ?
የ keyboard at ኣው አ- ከዛ small letter ኢትዮ 130
ኢትዮ መቶ ሰላሳ አዎ at
አ ሚል አዎ አዎ
ኦኬ
አት ኢትዮ 130 ብለው ሰርች ሲያደርጉ ራሱ በስሞል ሌተር
ከዛ ይህን በዛ ልክልኝ ማሽ በሚሴጅ ያልክልኝ ምንም ምንም
እሺ በቃ ቴሌግራም ላይ እሺ እኔ ልጻፍልዎት እሺ እሺ